Hello hello hello hello hey hello
hello હા બેટ
આવો. હા
હેલો
ወይዬ
እንኳን ወደ ሻሸመኔ ከተማ ነጻ ስልክ ጥሪ ማዕከል በደህና መጡ። ምን ላግዛችሁ?
እንትን ነው እም፣ ፈልገው ምን ፈለግ?
እ፣ ሰከሌ ረበኒ ኩለቱ ማኒ ማን ማል ሲገርጋራ በገ ነጋን ዱፍተን
ሰከሌ ዋምቻ
ሰቀሌ ዋሚቻ ኩን ቴሌ ሚቲ ቴሌ ቢልቢል
አየየ አየሽ ገለቶመትሌ